ሰጥቼ ላስወጣት በቃ እሺ
hello hello ጤና ይስጥልን እግዚአብሔር ይመስገን።
ከ ChipChip ነበር የምደውልልዎት አሁን እኮ አይቼ እየደወልኩኝ busy ነው እያለችኝ ነበር። ወደ አዎ፣ እናንተ ቅርታ እየደወልኩ በጣም።
ነበር ስለቼ። አዎ እሺ ኦርደር እሺ።
አድርጋ ያልመጣ አይተም ነበሩት አዎ ኦርደር አረኩልሽና ከትላንት ወዲያ ሰኞ ዕለት ማን ነው እሑድ ዕለት እሺ ማታ ነው ሰኞ ዕለት አድርጌ እ፣ የአን- አንደኛውን ነበር ያዘ- ያዘዝኩት ደረጃ አንድን የሬስቶራንት ሽንኩርት እሺ ሶስት ብር በጣም ራሲ ከብትና ከኩላ complain አድርጌ ነበር ደውዬ ነበር
በቃ hello።
ለመንገር እንልክልህ።
ሽንኩርቴን አዎ አሁን ተሰማኝ እናቴ ሽንኩርቴን አዝዤ ነበር እሺ
አሁን ሲመጣ ከሌሎቹ ከሌላ አይነት ድቅቅ ያለ
OK መልሰዋል ለ driver
አዎ አለ ኮዴንም አልሰጠህም መልስ ብዬ መለስኩ ወዲያው ደግሞ በ short code ደውልኩኝ ችግር የለውም ነገ እልክሻለሁ አለኝ ወንድ ነበር በቃ እሺ ያገኘው ነገ ቆንጆ እየወር ነገር ነኝ።
እልክልዎታለሁ
አውት ኦፍ ስቶር ሌላው ሲሞላ ሲያልቅባቸው ይመስለኛል የእንትኑን ላኩልኝ የሲን
ኦኬ እሺ እኒ ይቅርታ፣ ደቃቅ በጣም ብሎ አይነት ያወጡትን ጥሩ ነገር ማለት ነው።
እንልክልዎታለን።
እሺ እሺ እናቴ እሺ እሺ እሺ መልካም ምሽት።
እሺ አመሰግናለሁ። ደህና እደሪ አሚን።